ቀይ ቀለም ቢዣ ኢትዮጵያ ራይል ኤምባሲ ምዘት
ሄሎ፣ አቤት፣ ጤና ይስጥልኝ ሰላም ምን ልርዳዎት?
አለን። ከሱሉልታ ነው የደወልኩ።
እሺ ምን ልርዳዎት?
ሚዛን እ፣ ሱሉልታ ሚዛን ወደ አስር ኪሎ ማለት ነው። ሸረሮ ደብረ ጽጌ ግሮሰር ነው የሚባለው። ወደ ሚዛን ወደ አስር ኪሎ
እሺ ምንድን ነው የሆነቦት?
draft machine አረፋ እያበዛ ነበረ።
እሺ ቢጂአይ ID ቁጥር ቁጥር አለዎት? እሺ ንገሪው።
ቁጥር አለኝ፣ ቁጥር የልጁ አለኝ። ያው እናንተ ጋር ለመደወል ነው እንጂ
አዎ የልጅ ስልክ ቁጥር አይደለም ያልኩት የቢጂአይ ID ቁጥር ነው ያልኩት።
አለ
እሺ እባክዎትን እሺ ንገሩን።
እ፣ ል- እ፣ አስራ አምስት አቤት፣ አስራ አምስት እሺ ዜሮ ሁለት እሺ ሀያ አራት
አስራ አምስት ዜሮ ሁለት ሀያ አራት አ
ትክክለኛ ቁጥር አልነገሩኝም። ደንበኝነት ያሉት በዚህ ስልክ ቁጥር ነው
ምኑ ጋር ነበር ያልሽኝ?
ከቢጂአይ ደንበኝነት ያሉት አሁን በደወልበት ስልክ ቁጥር ነው በሌላ ስልክ ቁጥር ነው
አሁን የደወልኩልሽ
ደንበኛችን አንዴ አዳምጡኝ ደንበኝነት ያለዎት በዚህ ስልክ ቁጥር ነው ወይስ በሌላ ስልክ ቁጥር ነው በሌላ ስልክ ቁጥር ነው ያለው፣ በደንበኝነት አይደለም።
ስልክ ቁጥሩን ንገሩኝ ደንበኝነት ሆነ የተመዘገቡበት ቁጥር በደንበኝነት አለው
አዎ ስልክ ቁጥሩን ንገሩኝ ዜሮ ዘጠኝ አስር እህ ሀምሳ ስድስት አስራ አምስት ስልሳ ሁለት ዜሮ ዘጠኝ አስር ሀምሳ ስድስት እህ አስራ አምስት ስልሳ ሁለት
አስራ አምስት ስልሳ ሁለት አ
አሁን የነገሩኝ ስልክ ቁጥር ትክክል አይደለም ደንበኛችን